hello ጤና ይስጥልኝ።
ሰላም
ሰላም።
እንትን ብር deposit አድርጌ አልገባልኝ እሺ message ኡን ቴሌግራም ላይ ልከህልናል?
message ኡን እ ቴሌግራም ላይ ከ text ም ከና አልገባ ነው ማለት deposit አልኩት ቴሌብር ላይ ቀንሶታል። የገባልኝ text ምናምን ነገር የለም። ቴሌብር ላይ ገብቼ እንትኑን አየሁት።
እኮ ከቴሌብር የተላከ message ያስፈልገናል። እኛ ወይ ደውላ አስልካቸው ይልኩልሃል። እሺ አይ እንትኑን PDF ነገር አለ እሱን download አድርጌ ላክልሽ።
እሺ screenshot አድርገህ የብር መጠኑን ይገልጻል አይደል?
አዎ ይገልጻል።
አዎ እሺ okay ቴሌግራም bot ኡ ላይ ላከው።
ቴሌግራም እንትን ላይ support team ኡ አዎ አዎ okay እሺ እሺ መልካም ቀን ወንድም።
እሺ